ሆይ ዘውትር መንገሴ ሆይ የማረሳሽ ሆይ የአይኔ አበባነሽ ሆይ የምወደሽ ሆይ ዘውትር መንገሴ ሆይ የማረሳሽ አይኖቼ ከአይኖችሽ ሆሆ አልነቀዳሉ ሆሆይ መውደድ ያስገመታል ሆሆይ ሰዎች አንድ በሉ ሆሆይ ሉኝታና ፍቅር ሆሆ አብረው አይሄዱም ሆሆይ ጨዋታሽ ናፈቀኝ ሆሆ አትበይ ዘመን ተጋባሁኝ ግራ ምንድን ተሻለኝ ፍቅሬ አይኔ አበባ ለምን ሸሸሽኝ? ሳጣሽ ደስ አይለኝም ይጨንቀኛል ዘውትር ከቶ ምን ይባላል እንዲህ ያለ ነገር ኦሆ የአይኔ አበባ ነሽ ኦሆ የምወደሽ ኦሆ ዘውትር መንገዜ ኦሆ የማረሳሽ ኦሆ እዚህም ነው አደንዛዥ ኦሆ ፍቺ ያልታወቀ ኦሆ እንዲህ እንደ ዘበት ኦሆ ሰውነት ያለቀ ኦሆ የማዶ ተራራ ኦሆ ለዚህኛው ምን ሆነ ኦሆ አንቺ ስትተይ ኦሆ ያልቆርተመና ሰፈርሽ ራቀብኝ ጋራው ከደረዬ ቤት አቋርጠሽ ነው የምትታየ ነይ ቶሎ ነይ ቶሎ ድረሽ ባፋጣዬ እያንገበገበ ፍቅርሽ አበበኝ የአይኔ አበባ ነሽ የአይኔ አበባ ነሽ የአይኔ አበባ ነሽ የአይኔ አበባ ነሽ የአይኔ አበባ ነሽ የአይኔ አበባ ነሽ